ሰላም ሰላም ይስፈንልን ሰላም ያለ ሰላም ያሰብነው አይሞላም ያለ ሰላም ኑሮም አይዳላም ሁሉም ይቁም ለሰላም ሁሉም ይቁም ለሰላም ሁሉም ይቁም ለሰላም ሁሉም ይቁም ለሰላም በሰላም ነጋዴው ነግዶ ሀብት የሚያፈራበት ተማሪ ተምሮ በእውቀት የሚያድግበት ሰራተኛ አምርቶ አራሽ የሚያርስበት ሰፍኖ ሲገኝ ነው ሰላም በያለበት ሰላም ሰላም ለሁሉም ሰላም ሰላም ሰላም ሰላም ለሁሉም ይስጠን ሰላም ሰላም ሰላም ለሁሉም ይስጠን ሰላም ሰላም ሰላም ለሁሉም ይስጠን ሰላም ሰላም ሰላም ለሁሉም